ቤት ቤት ልርዳው።
አሎ ትዝር ሰላም ነሽ እንዴ?
ሰላም እንዴት ነህ?
ቤስት ቤት ሴንተር አይደለም? ቤስት ቤት አይደለም እንዴ?
ነው ቤት ቤት ነው።
ትዝር አንድ ነገር ፈልገን ነበር።
እሺ ጌም ነው ብትት ነበር እሺ ደግሞ የተጫወተ ጌም በሆነ ሳለን ነበር ጆሃና ኦፍ ጋድ የሚባል ጌም ነው።
ምን ይባላል?
ጆሃና ኦፍ ጋድ
እሺ
ከዛ ጌሙ ቦንስ አለ። ቦንስ ከያዘ ደግሞ ስልኩ ዘጋ። ሰው ደውለ ነው ሰው ደውለ ነበር።
እሺ
ከዛ ጌሙ እስካሁን አልሰራም።
ልክ በላሁት ያልከውን ጌም ማለት ነው። ቴሌግራም ላይ ላክልን። እሺ እሺ በወደ ቁጥር ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት
hello
ዜሮ ዘጠኝ ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት እዛ ላይ ላክልኝ። እሺ እሺ